Hello ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን። Donkey Tube ላይ ነው የደወሉት?
አዎ ቀል
እሺ ምን ልብሰው?
የጠፋች እናት ነበረችንና ማገናኘት ትችላላችሁ?
እሺ አፋልጉኝ ነው?
አዎ እሺ ፎቶ አሏችሁ?
አዎ ፎቶ አለ? እሺ መቼ ላይ ግን እንደጠፋች የቆየ ነው።
ፎቶ ከሀያ ዓመት በፊት ነው።
ከዓመት በፊት ነው?
አዎ እሺ ፎቶ ካለ ስልክዎትንና የጠፋችሁን ሰው ስም የእናንተ ስም ይጋሩ።
እሺ የጠ- ስልክ ቁጥር ልንገርሽ። ስልክ ቁጥር
አዎ ዜሮ ስልክ ዘጠኝ አስራ ቁጥርን ስምንት ይንገሩኝ።
ዜሮ ዘጠኝ አስራ ስምንት ሀምሳ ሁለት እ፣ እሺ ስልሳ አራት ሀምሳ ሀምሳ ስምንት ስምንት እሺ የጠፋችሁን ስ- አዎ ሰው ስም ይንገሩኝ።
እ፣ ስሙ ቆይ እስኪ ቆይ አንዴ ይቅርታ